hello
hello ጤና ይስጥልኝ። ሰላም ነው? እ hello ይሰማኛል። ምን ነበረ?
withdraw ን አርጌ ሶስት መቶ ብር ይዘዋል ወደ ቴሌብር መቼ ነበር ያረካውን?
አሁን ነው ያረኩት።
ቤት ቤት ቁጥር ከይ ነው።
አዎ ሰባት ስድስት ዜሮ ስድስት ሰላሳ ሶስት ሰላሳ ሁለት እሺ፣ check ላድርግልክ።
እሺ
hello
ወይ ገብቶልሃል? እሺ፣ አሁን check አድርገው።
እሺ እህቴ፣ እሺ፣ አመሰግናለን። መልካም ምሽት።
እሺ